ጤና ይስጥልኝ
አብሮ ይስጥልን እንትን withdraw አዝዤ እሺ confirm እንድታደርግልኝ ነበር እሺ የቤት ቤት ቁጥር አሁን የደወልክበት ነው ሀያ ስድስት መጨረሻ እ አዎ ስንት ብር ነበር withdraw ያደረግከው እ አንድ አንድ አንድ ሺህ እና አንድ ሺህ እ አንድ አንድ ሺህ እና ሁለት እሺ።
ሺህ ይመስል አንድ ሺህ ዘጠኝ መቶ መሰለኝ
እሺ ትንሽ ጠብቀኝ መስመር ላይ እሺ ይኸውልህ ነው እሺ እማ እሺ
ያው ወይዬ እ ሀያ ሺህ ብሩ ገብቶልሃል ከዛ በኋላ ያረካቸው ናቸው ያልገቡት አ- ሀያ ሺው ገብቷል አ- እሺ ከዛ አንድ ሺህ አንድ ሺህ ሶስት ጊዜ እና ከዛ አንድ ሺህ ዘጠኝ መቶ አየ አየ አየ እሺ ትንሽ ጠብቀኝ መስመር ላይ እሺ ኧረ እጠብቅሻለሁ ችግር የለውም እሺ hello ወደዚህ ወይዬ።
ቁጥር ቴሌ ብር ነው አይደል የላካቸው በሳንቲም ቀይ አ በሳንቲም ፔ በቃ እሺ ሁሉንም confirm አደርጋቸዋለሁ ይገባሉ እሺ አሁን እሺ አመሰግናለሁ እሺ እሺ እሺ አመሰግናለሁ እኔም በጣም አመሰግናለሁ መልካም ምሽት እሺ ለሁላችን ለሁላችን እሺ እሺ